ቴሌግራም ላይ ቴሌግራም ላይ ቲክቶክ ላይ ቲክቶክ ላይ ሄሎ
የተጠቀምኩበት ነበር።
hello፣ ሄሎ አቤት።
withdraw አድርጌ ነበር ሰላሳ ሺህ ብር እና
እሺ
limit አለ ወይ? limit አለ ወይ? hello
አንዴ hello።
ጠብቀኝ። እሺ ላስተላልፍልህ፣ ጠብቀኝ።
እ ጊዜ ላስተላለፍ
hello
አቤት
እሺ፣ ጤና ይስጥልን።
አብሮ ይስጥልን እሺ፣ ምን ነበረው? ምንድን ነበረ?
አይ ሰላሳ ሺህ ብር withdraw አድርጌ limit ምናምን ይለኛል።
ውዝዶ አድርገህ ምን approve ጠይቆክ ነው
approve ነው ወይስ ጭራሽ ውዝዶ አላደርግም ነው ያለህ?
አይ አይ አይ ጓደኛዬ limit ምናምን ይለኛል።
ካድርጎ ቆርጦብሃል፣ ቀንሶብሃል፣ ብሩን አሃ
ቀንሶብሃል ብሩን።
አዎ withdraw ያልኩት እምቢ አለኝ limit ምናምን ይለኛል።
okay እሺ፣ በደወልክበት ቁጥር ነው።
አዎ አዎ
ዜሮ አስራ አንድ በሚለው ነው የምትጠቀመው የ Best Bet ስልክ
የምን የምን
Best Bet account ስልክ ቁጥርህን ንገረኝ።
hello አይሰማም?
ይሰማናል።
የ Best Bet account የምትጫወትበት ስልክ ቁጥር አለ አይደል?
የቤት ያወጣሁት
አዎ፣ Best Bet ላይ account የከፈትክበት ስልክ ቁጥር አዎ ስልክ ቁጥር አስር ነው አስር ዜሮ ዘጠኝ አስር እሺ ሰማንያ ሁለት አርባ አንድ ዜሮ አራት ሰማንያ ሁለት አርባ አንድ ዜሮ አንድ ዜሮ አራት ዜሮ አራት ነው።
አስር ሰማንያ ሁለት አርባ አንድ ዜሮ አራት
ሰላሳ ሺህ ነው withdraw ያደረግከው። መቼ ነው አሀ፣ መቼ ነው ያደረግከው withdraw?
አሁን አሁን አሁን
እሺ approve አድርጌልሃለሁ። ትንሽ ጠብቀው ይገባል። እሺ
ወደ ሲወበር ይገባል።
አዎ ይገባል። ትንሽ ጠብቀው ነው ይገባል።
አመሰግናለሁ።
እሺ ችግር